ጤና ይስጥልኝ ከየት በራ መረጃ ማዕከል ባኩም ለዳው
አሁን ደውዬ ነበር ከአርባ አቋርጦኝ ነው እንትን ጎንደር ነኝ ያለሁት እና ከአዲስ አበባ ሴትጌ ቁራቢ ነበር በረራዬ አስር ሰዓት ነው ዛሬ
እሺ እልክልዎታለሁ እኔ እና- የራሱ ቁጥር ነው አይደለ እ የራሱት ቁጥር ይሄ ነው አዎ አዎ እሺ ቴሌግራም የሚጠቀሙበት የሚጠቀሙ ከሆነ ቡኪንጉን እዛ ላይ እልክልዎታለሁ እሺ ቴሌግራም ላይ አዎ ቴሌግራም ላይ እልክልዎታለሁ እሺ እሺ ነው ወንድም አመሰግናለሁ እሺ እናመሰግናለን ስለደወሉ መልካም ቀን እሺ እሺ እ